ኪላ
ጤና ይስጥልኝ።
ሰላም ከድር ረዴት ነኝ።
ረዴት ነሽ?
አዎ ረዴት ነኝ።
ቤተልሔም ብላ ያወራች ነበረች። አሁን ቴሌግራም ረዱን ረዱ ነው ረዱ ነው። አንተ ተሳስተ ቤት ያልከው ኦኬ፣ ረድ ነው እንደ ብላ ይቅርታ፣ ይቅርታ። እሺ፣ ችግር እኔ የለም የምልሽ ወይ?
እንትኑን ሞክሬው ነበረ እና አዎ አይ እያየሁልህ ነው። ሪዛልቱን ልኬላችኋለሁ።
ኦኬ፣ አይ ምናልባት ከሆነ ብዬ ነው እንጂ ብዙ ብር ስላልሆነ አይ፣ የሚያክልም ኖ ትክክል ነው። አንተ ትክክል ነህ።
ሪኬሱ።
በሶ- በሶፋ ስኮርም አየሁት፣ በሶፋ ባርም አየሁት፣ በስኮር ኦኬ።
ባርም አየሁት እና አሁን ካንስል እንዳልለው እኔ ጋር ራሱ ካንስል የሚለው ዲአክቲቭ ነው።
አይ እንዳታረገው እንዳታረገው፣ እኔ አሁን ልክ ያለው እሺ፣ ትንሽ ብቻ ታገሰኝ።
በቃ እሺ፣ እንትን ነው ሳንቲም ሳንቲም ፔይን ነው የምጠቀመው። አክቹዋሊ ትራንዛክሽንም ካየሽው ካገኘሁኝ እኔ አዎ ሳንቲም ፔይ የሚለው ቶሎ ነው ወደ ዘው እንትን ያደርጋል። ቴሌብር ላይ ቀጥታ የሚገለብጠው በዚህኛው እኮ ተሰብቼ ነው ያክቼው ነው ዛሬ።
ይሄ ቦነስክ ነው እ- ያለህን ነገር እዛ ላይ እናያለን። እሺ ሪዛልቱ በቃ።
መምጣት አለበት። አንድ ለዜሮ ይላል ማለት ሪዛልቱ ሎስትም ከሆነ እ፣ አይ ዊንም ብሩ ከሆነ እኮ መታየት ብሩማ ታይቶኛል። ኖርማል ዊዝድሮ ነው ያደረኩትኝ እኮ ገባኝ። ግን አይ የላክልኝን እኮ ነው የምልህ
አሀ፣ ምን የላኩትን ምን ትኬት።
አ- ትኬቱ አዎ
አይ እንትኗን ነው ቮይስ ራይዲዮን ነው እንትን ያልኩልሽ ሁለት መቶ ብሯ ማለት ነው። ፔንዲንግ ላይ የምትለዋን
ከድር አይደለህም ማለት ነው።
ታደለ ነኝ እኔ ታደለ እ?
ናርግ እሺ ታደለ። አይ አንተን ያወራው ቴሌግራም ጋር ሳወራሽ ነበርና እሺ ታደለ ታደለ። አይ እኔ የረ- ዜሮ ዘጠኝ አርባ አምስት አርባ አምስት ያኛው ቦነስ አይደለም። እኔ ከአገኘሁት ላይ ከበላሁት ላይ Okay።
ሁለት መቶ ብር withdraw ሳደርግ በ voucher ነ- እ?
እሺ ታደለ ያለው አ አይ ታደለ ያለው ቤቲ ናት ያወራች። ልክ ነህ አ ቤት ነች ያወራች።
ቤቲ ናት። አዎ አዎ ላገናኘህ እሺ ረዱ አገናኝና ተብሎ ተሰጥቶኝ ነው። እሺ ይቅርታ። እሺ እ፣ ስልክ ይዛለች ታደለ። ቴሌግራም ላይ እንትን ትላታለህ።
እ እ?
ይዛለች ስልክ ይዛለች ታደኝ።
እሺ እጠብቅሻለሁ። ችግር የለም።
እሺ እሺ ወ- ማየታችን አንቺ ወይስ እዛው እንደጀመረች ያልኩለሽ ነው?
እ፣ ማየትም እችላለሁ። ችግር የለውም።
አ በሱ እንትን ላይ ሁለት መቶ ብር withdraw ሳደርግ በ voucher voucher ሞከርኩትኝና pending ላይ አስቀመጠ እ እ?
ስልክህን ንገረኝ።
ዜሮ ዘጠኝ አርባ አምስት አርባ አምስት እሺ
ሰባ አንድ ሰማንያ አራት
ሰባ አንድ ሰማንያ አራት
አድ-
Hello አይ አንተ እያየሁልህ ነው ታደኝ።
ያየሽ ነው። ሁለት መቶ ብር በ voucher ሞክሬው pending ላይ እንትን አለ። በ SantimPay ነበር ማወጣው ካሁን በፊት እሺ ችግር የለውም። ሁለት መቶ አይደለ?
አዎ፣ አሁን ሁለት ገብቷል ገብቷል።
አሁን ገባ።
አዎ ገብቷል። የዘጠኝ ነው አይደለ? የዛሬ ነው አይደለ?
አህ የዛሬ ሁለት መቶ አዎ ገብቷል።
በቃ thank you።
እሺ